Hello ጤና ይስጥልኝ። ቤስት ቤት ወርደህ እግዚአብሔር
ወጪ አዝዤ ነበር አቀባልኝ ነበር አባት ወጪ አዝዤ ነበረ ገበያ ላይ ነበር።
መቼ ነበር ያዘዝከው?
ትናንትና ወደ በደወልክበት ቁጥር ነው ወይስ አይደለም አይደለም ነገርን እሱ ቁጥር ነው?
ዘጠኝ አስራ ሶስት ዘጠኝ አስራ ሶስት ሰላሳ ሁለት ሰላሳ ሁለት ሰላሳ ዘጠኝ ዘጠና ወደ account እና ወደ ቴሌ ብር ነው የላኩት።
ሁለቴ አዎ፣ አዎ።
እሺ ሁለቴ
አዎ፣ ሁለቴ ነች።
አስር ሺ አስር ሺ
አዎ።
እሺ አንደኛው አስር ሺ ገብቶልሃል። ወደ አንደኛው ቴሌ አስር ሺህ account።
ገብቶልኛል። አንደኛው ነው ሺህ አልገባልኝ እና ወደ account ሁለት ሺህ አምስት መቶ ይመስለኛል እሱም ገብቷል።
ገብቷል። እሺ፣ አዎ፣ እሱም ገብቷል። አሁን አስር ሺ ቁጥር ደግሞ አሁን ገባልህ ያልገባው። እሺ እሺ፣ እሺ። አመሰግናለሁ። አንተም እሺ